hello ሰላም ጤና ይስጥልን። hello hello hello አቤት አቤት።
እ ኢቴስ ከችፕችፕ ነበር የምደውለው።
እሺ ይቅርታ ያልተረከቡት ያልመጣሎት item አለ።
አዎ አለ።
ምን አልመጣም? ምን አልተረከቡ?
ብሮኮሊ
ብሮኮሊ እ
እ እ በደወልኩበት ቁጥር አይደለም ግን ያዘዙት አይደል?
ነው በራሴ ነው። በዚህ ቁጥር
ኦኬ እ ዛሬ እኮ ጠዋት ደውሎልኝ ጠዋት እ እ ጠዋት ደውሎልኝ እ እሺ።
ዛሬ ይዤ እመጣለሁ የት ነሽ ምናምን ብሎኝ ነበር okay ብሮኮሊ ብቻ ነው የቀረቡት?
ይመስለኛል። አዎ በጣም order ስለማዝ እረሳዋለሁ ካላየሁት።
እሺ ነገ መረከብ ይችላሉ። ነገ እንላክ።
አዎ እንዴ በደንብ location ዎት የት ነው?
ል በትክክል ሄዶ
ድል በትግል። እሺ ነገ ይመጣሎታል። መልካም ምሽት።